ጤና ይስጥልኝ። Flintstone Homes ነው የደወሉት።
መርካቶ ወዴት አካባቢ ነው ቅርንጫፋቸው አለ?
ቅርንጫፍ
መርካቶ ብሎ አሁን ከተማ- ልደታ መርካ- ልደታ መርካቶ የገበያ ማዕከልን ያውቁታል? ልደታ ላይ ነው የሚገኘው።
አዎ፣ ልደታ ልደታ አዎ።
አዎ። የት- የት- የት አካባቢ ነው? ምንድን ቤተ ክርስቲያን አካባቢ ነው? ወዴት?
ከቤተ ክርስቲያኑ ፊት ለፊት ወደ አብነት የምትወስድ መንገድ አለች አይደል?
አዎ፣ አዎ።
እሷ መንገድ ትንሽ እንደሄዱ ነጭ እ, ትንንሽ መስኮት ያለው ህንጻ አለ። ልደታ መርካቶ የገበያ ማዕከል ይባላል።
እና እሺ፣ በቃ ስምዎትን ማን ልበል።
አይ እኔ ያው ተወካይ ነኝ። ኡመር ኢሳ የሚባል ልጅ ነበር። ያው ከእናንተ ያው እንትን ገሶ የከፈለ ነበር። ያ የከፈለ ነበርኩኝ እንትን ካርኔ አስቆርጥ ብለው ስላለኝ ነው። ባንክ እኮ ገብቷል። አንድ አራት ወር ምናምን እም፣ እም።
ገብተዋል። ካርኔ ቆረጠም ሄድና ቆረጥ ስላለኝ ነው። እኔ እንትን ገርጂ ነበር የሚባለው ነው የሚያውቀው። አሁን እኮ በመታወቃት ሲሰማ ነው። እሱ ደግሞ ለእኔ ይቀርበኛል። ሌሎታ ከሆነ ኦኬ። አይ በቃ ይሄዱ እዛ አለ ነው።
በቃ ያው እናንተ ጋር ልምጣና ማስቆርጥ ይችላለሁ።
እስኪ አዎ፣ አዎ ቼክ ላድርግሎት እና ይቀሩት።
አዎ።
እሺ፣ እሺ። ቆይ ልደውልሎት መልሽ።